የለውጥ የቤተሰብ ልብ ስሜት
አብሮ ስትልኝ
እሺ ምን እናድርገውት?
ሰላም ነው ኤጀንት ነኝ
እሺ
እና እንትኑ ቲ- ቨርቹዋሉ ቲቪ እና ኮምፒውተር ላይ ያለው ሆዱ አንድ አይደለም፣ ተመሳሳይ አይደለም።
ኦኬ እሺ ልከውልናል እንትን ላይ
ምን በ- በ- ሶሪ በቴሌግራም ላይ
አዎ ቴሌግራም ላይ ጻፍልን ነው አታች አድርጌለሁ። አዎ አላየህም፣ አላየህም። አታች አድርጌ- አልታየም ገና አዎ አልታየም፣ እያየሁ ነው።
እሺ እሺ ሱፐርቫይዘሯ አሁን ለወታ ኖራት እንደገባች እናሳውቃታለን እሺ ማን ነው ስምህ ቴሌግራም ላይ ከ- ከበደ ረዱ የለችም።
የሉማ እራት ወጥተው ነው ለዛ ነው እሺ ከበደ ከበደ ከበደ ነው እሺ በቃ እንደመጣ አሳውቅሎታለሁ እሺ እሺ እሺ